hello ጤና ይስጥልን ቤተሰቤት
deposit አድርጌ ነበረ።
እሺ deposit ቴሌኮ- ልከህልናል? የዲፖዚት
ምናልሽ?
text ኡን የ deposit text ልከህልናል ቴሌግራም ላይ?
አዎ ልኬዋለሁ ልኬዋለሁ።
እሺ ማን ነው የሚለው ስምህ? እስኪ ሁሴን ረሺ ነው የሚለው ሁሴን ረሺ
ምን አልከኝ?
ሁሴን ረሺ ይላል ሁሴን ረሺ።
እ፣ ይቅርታ ላገኘው አልቻልኩም። ግን እያወራ ያለ ሰው አለ አሁን ቴሌግራም ላይ?
አሁን ደግመልሽ hello ብያለሁ ግን አልተመለስልኝም ታውቃለሽ። ቅድም ነበረ እና ሳውራ የነበረው እገባልሃል okay።
ተብያለሁ።
ምን እ?
deposit አድርጋ text ኡን ሁሉ ልከሃል አይደለ?
አዎ አዎ በቃ አሳውቀን አሳውቀው ይሆናል እሱ እየመለሱልን ነው አሁን። ትንሽ ጠብቀን ይገባላል። እሺ